ሄሎ ደሜ ይኸውልሽ አብደላ እንዳለሽ እዛ ካዛንችስ ያለው እቃ ቤት ማለት ነው አዎ
ደረሰኝ አላቸው።
እሱም ስለዚህ እዛ አይታጣም፣ እዛ ሂደሽ ግዢ
እሺ
እ የቀን
አይሰማም።
ፍሬንድሺፕ ውስጥ ነው ያለሁት አልኩሽ።
በቃ ከዛ ስትወጪ ወደ ካዛንችስ ሂጂና ካ- አይ አሁንማ ሰዓት ሰዓት ሆነ። ቆይ እንግዲህ የሆነች ፒንክ ዙሪያ ሲኒማ ላይ እንትና እ የወርቅ ቅድ ያላት እሷን ልግዛት። የሚያ- የምታምር ናት የቡና አይደለም ሁለት አይነት ይሆናል። ደሞ
በቃ ተሽ ካዛንችስ ይታይና ከሌላ ያው አማራጭ እንወስዳለን።
በቃ የወተቱ ደግሞ የለም። ከዚህ ነበር የገዛሁት።
የለም የወተቱ አዎ በቃ እዛ ካዛንችስ ታያለሽ በአንድ ላይ
እሺ እንትን አልጠየቅሽም አይደል?
ምንድን እ ሻይ ቅጠል አልጠየቅሽም መሰለኝ አይደል?
ጠየቅኩም፣ ሌላ ነገር አልጠየቅኩም።
በቃ ሲኒዎች ብቻ ናቸው።
ሲኒዎችና ቆሎ።
በቃ እሺ ቆሎ ከዚህ ይገዛለሁ። እሺ እሺ ቻውሽ